withdraw አድርጌ ነበረ ትለቂልኝ ሰላሳ ሺህ ብር በዚህ ስልክ ነው።
አዎ፣
እሺ፣ አንዴ check ላድርግ።
እሺ
ሰባት ሺህ ብር ቴሌብር account ሰማንያ አምስት አርባ አምስት ዘጠና አምስት ሰባ አራት አዎ።
confirm አድርጌልሃለሁ ገብቶልሃል።
እና ደግሞ አሁን ከዚህ በኋላ withdraw ማድረግ አልችልም በሳንቲሜ?
ትችላለህ።
እሺ፣ thank you።
መልካም መልካም ቀላችሁ